የምንሰራው።
ሄሎ ሄሎ ጤና አቤት።
ይስጥልን። ሰላም ነው?
ሰላም ነኝ።
ደህና ከፕሊስቶ ነው ምስ ነበር የደወልንልዎት አ
እና ላስታውሶት ብዬ ነው። ቀጣይ ሳምንት ላይ አስታውሳለሁ
አዎ እና ላስታውሶት እንዲሁ ብዬ ነው።
መምጣት እፈልጋለሁ፣ ግን እንዴት ራቃችሁኝ እኮ።
እሺ እርሶ ወይም እርሶ አሁን እኛ ያሉበት መምጣት ካልቻሉ ያው የእኛ የሽያጭ ሰራተኞችን መላክ እንችላለን።
እንደሱ ቆንጆ ነው።
እሺ እርሶ የት አካባቢ ነው ያሉት?
እኔ ሳሚት ጊዮርጊስ።
okay ሳሚት ጊዮርጊስ።
አዎ በቃ እዛ ጋር ከደረሱ እነግራቸዋለሁኝ።
በቃ ችግር የለም የሽያጭ ሰራተኛ ያው እንልክልዎታለን።
እም፣ ቅዳሜ
እሺ ቅዳሜ ይሻላል?
አዎ ይሻላል። ቅዳሜ በቃ እሺ ቅዳሜ ጠዋት ወይስ ከሰዓት?
ጠዋት ጥሩ ነው። ጠዋት መልካም እሺ እልካለሁ።
እሺ እሺ እሺ ወንድሜ፣ እሺ አመሰግናለሁ። እሺ።